Hello ጤና ይስጥልን Best Bet
ሰላም ነው።
ሰላም እንዴት ነህ?
ጥያቄ ለመጠየቅ ነበር።
እሺ አንድ ጨዋታ cancel cancel ሲሆን እንዴት ነው የሚደረገው? ጨዋታው cancel ሆኗል።
cancel ሆነ ማለት postponed ተደርጎ ነው ወይስ cancel ነው የሚለው ጨዋታው በቃ
አልተካሄደም? ጨዋታ አልተካሄደም፣ cancel ሆኗል በቃ።
አንድ ጨዋታ ብቻ።
አዎ ትኬትን እስኪ ትልክልኛለች check አድርገው
ሴቱ ገና
እ እ አልታረመም አልታረመም።
እኮ ላከው። የቀረ ጨዋታ አለ፣ የሚቀር ጨዋታ አለ የሚቀር ጨዋታ አለ እኮ እስከሚጨርስ መጠበቅ አለብህ።
okay። ከዛ እንዴት ነው
ከዛ ከሀያ በላይ ከሆነ ወደ እሱ የሚወጣ ከሆነ እንደ void ይታሰባል ማለት ነው። እሱ ለአንተም ለእኛም አይሆንም፣ እ void ነው የሚሆነው ማለት ነው።
okay እንጂ ብቁ እንትን አይልማ እ እ ይወጣል ኦዲዮ ሲወጥ አይ ይቀነስ እሱ አይቀነስምም አይደመርምም። በቃ
አመሰግናለሁ።
እሺ